ሌላው ራሱ ይሄ ስልክ እኮ ዝም ብሎ ነው በቃ ካርዳችን ጨረሰ እኮ።
እሺ ስንደውል አስቸግረን በእውነት ብዙ ጊዜ ስደውል ምንም ነገር የለም።
እሺ እንደ complain እንቀበላለን። ለእኛም አዲስ ነው።
እሺ እሺ ሰማንያ ዘጠኝ ዜሮ ሁለት እሱን ከተቀበልሽኝ ሰማንያ ዘጠኝ
ዜሮ ሁለት እሺ ምንድን ነው delivery charge የለኝ ካፊ ጋር ካምብሪጅ አካባቢ ምናምን ወደ ጎሮ ሜዳ ሰማንያ ዘጠኝ ዜሮ ሁለት እሺ አይልሃለሁ።
እሺ።
ቻው። ዮርስ deposit የለውም ነው አይደለ?
እ